ስሜ ራሄል እባላለሁ። እባክዎ ምን ልርዳ?
hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
እ፣ ሰራተኛ ፈልጌ ነበረ። ጽዳት ቤት እሺ፣ ጽዳት ብቻ ነው እንዲሰራልት የሚፈልጉት ወይስ ሌላ የሚሰራልት የሚፈልጉት አለ?
አይ ጽዳት ብቻ ነው። ጽዳት እ፣
እም፣ okay እሺ። ከዚህ ቀደም ጉዳዩን ጽዳት- ተጠቅሞ ያውቃል?
እ
ከዚህ አይ ቀደም ተጠቅሜ ጉዳዩን አላውቅም አላውቅም። አይ አላውቅም።
ስለ ድርጅታችን መረጃ ከየት ነበር ያገኙት?
እ፣ ምን ላይ ነው? ኢንስታግራም ላይ ነው ያየሁት። ኢንስታግራም ላይ ነው ያየሁት። ድሮ እንትን ላይ አይቼው ነበረ። እ
እባክዎት ሙሉ ስሞትን ይንገሩኝ።
አማኑኤል ተመስገን።
እሺ። ጽዳት ብቻ ነው የሚሰራልት፣ ሌላ ተጨማሪ የለም አይደል?
አዎ ጽዳት፣ ዕቃ ማጠብ፣ ቤት ማጽዳት ምናምን ብቻ።
እሺ እ፣ መኖሪያ ቤቶች ምን አይነት ነው?
አ፣ አፓርትመንት ባለ ሁለት መኝታ አፓርትመንት።
እሺ መልካም። እ፣ የት አካባቢ ነው አድራሻዎት?
እ፣ ጀሞ እና ሰው ልቤት
ደግሞ እሺ፣ አሁን በደወሉልኝ ስልክ ቁጥር ነው አይደለም የሚገኙት?
አዎ አዎ።
እሺ፣ የስራ ቀንና የስራ ሰዓት ይንገሩን።
ምን አልሽኝ?
የስራ ቀንና የስራ ሰዓት ይንገሩን።
እ፣ ማለት መምጣት የምትችልበትም
አሁን በሳምንት ለምን ያህል ጊዜ ነው እንዲሰራሉት የሚፈልጉት? ለምን ያህል ሰዓት?
በሳምንት ሁለት በሳምንት ሁለት ጊዜ
በሳምንት ሁለት ቀን። ለምን ያህል ሰዓት? ስንት ሰዓት ገብተህ ስንት ሰዓት ትወጣ?
እ፣ ሰዓት ጠዋት ትችላለች እንጂ ጠዋት ግን ከአንድ ሰዓት ጀምሮ መግባት ይችላሉ።
በቃ አንድ ሰዓት ከሆነ ከአንድ ሰዓት እስከ ሁለት ሰዓት ብታጸዳ።
ጠዋት ነው ወይስ ማታ?
አይ ጠዋት ጠዋት በጠዋት አንድ ሰዓት እስከ ሁለት ሰዓት ያልቃል። ከአንድ ሰዓት እስከ ሁለት ሰዓት ለአንድ ሰዓት ያህል ነው የምትሰራው።
እ? አንድ ሰዓት ምን ጽዳት
እሺ ይቻላል። ያው በኋላ እዛ ከመጡ በኋላ እንትን እንዳይል ብዬ ነው። እሺ ስለዚህ እ፣ ምን ያህል አሁን ክፍያው እንደሚሆን የስራ ባልደረባዬ መልሶ ደውሎ ያሳውቆታል። እሺ መልካም ቀን።